Hello ጤና ይስጥልኝ።
ሰላም አለ እግዚአብሔር ይመስገን። እንዴት አደሩ?
እግዚአብሔር ይመስገን። አሁን VIP ሁለት ሰው አስመዝግቤሽ ነበር።
እሺ ሶስት ሰው አድርግልኝ።
እ ስሙትም ትዕግስት አለበት አበራ- ትዕግስት አበራ የሚለው ላይ
ትዕግስት አበራ።
አዎ የሚለው ላይ ሶስት ሰው አድርግ። ሁለት ሰው አስመዝግቤሽ እሺ በዚህ ስልክ ነው?
አ- አዎ
እሺ ቆይ አንዴ ስልኮትን ለያዘው እሺ ዜሮ ዘጠኝ አስራ አምስት አምስት ሰባ ሶስት ሰባ ሁለት ሀያ አራት እሺ አዎ
እሺ መልካም ቀን ይሁንልዎት።
አሜን ለሁላችንም